है ना ሄሎ ጤና ይስጥልን። በምስሉ ላይ የምንመለከተው ሰላም ነው?
እግዚአብሔር ይመስገን።
አሜን የተመሰገነ ይሁን። ጠዋት ደውዬ ቼክ አድርጌ ነበርና ነገር ግን የስክሪንሻ ይቅርታ የኮሜዲ ነበረ እሺ ባለፈው የዩቲዩብ ሊንክ ተጠቅሜ ገዝቼ ነበር ሁለት ትኬት እና እሺ
ስክሪንሻቱን አጥቼው እንደ አዲስ ትራንስፈር ያረኩበትን ስክሪንሻት ነው ያረኩት እና ቤተልሔም ምናምን ነው አይደል የሚለው አይደለም፣ ቢኒያም ነው እ ቢኒያም ነው።
በቃ አንድ ደቂቃ እስኪ screenshot ያረኩት ማየት እችላለሁ? ይቅርታ okay። እ ነገር ግን እናንተ ጋር ላይ አገናኝቼ ልኬላችሁ ነበረ። አሁን screenshot ኡን ስላጣሁት ነው።
እኮ screenshot ደግሞ እኛ ጋር ግድ ነውና ማየት አለብና ወይም ደግሞ register ሲያደርጉ እዚህ እ፣ ያኔ ወዲያው ከፍለው screenshot ኡን ፎቶ እዛው እ፣ link ኡ ላይ ልከውልን ቢሆን ኖሮ link ኡን ልኬያለሁኝ።
screenshot ኡን ልከዋል link ላይ አ link ላይ ፎቶ የእንትን screenshot አለ አይደል ያገናኝ link እንትን ያገናኝ የሚለው ጋር ላይ እዛ ጋር ላይ አገናኝቻለሁኝ። አዎ።
በቃ እንደዛ ከሆነ መምጣት ይችላል። መጣው check ማድረግ ትችያለሽ?
system ኡ ላይ ስላለ ያዩታል።
Okay። አይ እዛ መጥቼ መቆየት እንዳ መቆየት ስለማልፈልግ ነው።
ነገር የለም ይሄን ያህል ግፊያ ምናምን የለም። እስካሁን ድረስ ከዚህ ቀደም ብለው ሰው ሳይበዛ ሰው ወደ በኋላ ስለሆነ ሊደ- ወደ አስር ሰዓት አካባቢ ሰው ይበዛል በእርግጠኝነት።
አሁን almost ዘጠኝ ሰዓት ከምናምን ሆኗል።
አዎ ማለት አስራ አስር ተኩል ይከፈታል ስለሆነ የተባለው በሩ አስራ አንድ ተኩል ነው የሚከፈተው።
አይ አስር ተኩል ነው የተባለው Okay።
ማለት ብቻ ቀደም ብለው ከፕሮግራሙ ቀደም ብለው ይምጡና እሺ፣ መግባት ይችላል።
እሺ፣ አመሰግናለሁ።